ጤና ይስጥልን። በሽት ቤት ቤቴ ነው የምንረዳው።
ቪዲዮ አርግተን ነበር አርግቼ ነበር። አሁን በዚህ ስልክ ነው።
እና አዎ ቴሌብር አልገባም።
ስንት ብር ነው?
ሶስት መቶ ብር እንዴ ጠብቀኝ።
ድምፅ
Hello Hello ወደ ቴሌብር account ሀምሳ ሶስት ዜሮ ሁለት ዜሮ ሰባት ዜሮ ዜሮ አ
confirm አድርጌልሃለሁ። process አድርጎ ሲጨርስ ይገባልሃል።
እ
confirm አድርጌልሃለሁ። process አድርጎ ሲጨርስ ይገባልሃል።
search አድርገው
process ያርግና ይገባልሃል። እሺ confirm አድርጌልሃለሁ።
እሺ፣ አመሰግናለሁ።
ተደወል። እናመሰግናለን። መልካም ምሽት።
አይ